Hello ሀሴት ነኝ።
እሺ ሀሴት የሆነ order ነበርና pin በትክክል pin አልተደረገም።
እሺ ንገረኝ። order ነምበሩ ዘጠና ስምንት አስራ ሁለት
ዘጠና ስምንት አስራ ሁለት አዎ custo- አስራ ሁለት አስራ ሁለት እሺ ብያለሁ። ለዛ customer ኡን ስደውለት አያት ሰንሻይን ያለሁት አለ። ግን pin የተደረገው location ፍየል ቤት።
በፍየል ቤት። እሺ customer ላስጠይቅና እሺ ሲመልሱልኝ ነው አይልሃለሁ።
እሺ እሺ። አይ መታየት አለበት። እዚሁ ልክ በዚሁ ነው location ኡ pin ያስደረገው።
እሺ አየዋለሁ። እሺ